እኔ ስደውል እነሱ ሲደውሉ ጤና ይስጥልኝ ከአሪፍ ፔ ነው የምንደውልልዎት አሁን ደውለው ተቋርጦ ነበር ከአሪፍ ፔ ነው የምንደውልልዎት አሁን ደውለውልን ተቋርጦ ነበር እሺ ኦሮምኛ ይቻላል
ይቅርታ ለመኛችን የኦሮምኛ መናገር አልችልም አማርኛ መናገር ይችላሉ አማርኛ መናገር ይችላሉ እሺ ጉዳዮትን ያስረዱኝ አይችልም እኔ አማርኛ አይችልም ኦሮምኛ ትችላል እሺ እንግዲያው ነገ በስራ ሰዓት ይደውሉልና ኦሮምኛ ቋንቋ የሚናገር ሰው እናገናኙታለን
እሺ ችግር የለም እሺ መልካም ምሽት ይሁንልዎት ገለጦሚ
እሺ